ስታበራ አንዴ ስለ ኢንቨስት ቤስ ከራንተ ዋብ ተምለርተው
አዎ ብር ነበረው እና ብር ደግመን ስንገባ ብሩ የለም።
ሄሎ ሄሎ ሄሎ አቤት ምን አልከኝ?
በዜሮ በዜሮ ዘጠኝ አርባ ስድስት ሰላሳ አራት ሰባ ሁለት ሰባ ሁለት አንዴ ጠብቀኝ እሺ። ጠብቀኝ አንዴ ሄሎ ሄሎ እሺ ምን ልርዳዎ
በዜሮ ዘጠኝ እሺ አርባ ስድስት ሰላሳ አራት ሰባ ሁለት ሰባ ሁለት እዛ ውስጥ የነበረውን ብር ደግመን ስንገባ የለውም ብሩ።
ዜሮ ዘጠኝ አርባ ስድስት ሰላሳ አራት ሰባ ሁለት ሰባ ሁለት አዎ
እሺ ስንት ብር ነበረው?
ሰላሳ ብር ነበረው።
እሺ አሁን የቀነሰው አዎ አዎ
ሰላሳ ብር ነው። ሄሎ ሄሎ ሀምሳ ብር deposit ካረጉ በኋላ ካስገቡ በኋላ ማለት ነው አይ እኮ deposit ነው እምቢ ብሎናል እኮ አምሳ ብር ይኸው አምሳ ብር ለማድረግ ፈለገም ማለት ነው።
ገብቶ አ- ነበር እኮ ገብቶ ተጫውተውበታል ሌላ አንድ አንድ ሀምሳ ብር ነው የሚሉት ሌላ ሀምሳ ስንት ሀምሳ ብር ነው ያስገቡት አሁን እምቢ አለ አልገባም።
አልገባ ሲጀመር ብሩ ላይ ያለው ግን እምቢ አለ።
አዎ ቴሌ ብሩ ላይ ያለው ቴሌ ብሩ ላይ ያለው ሲጀመር አርባ አራት ብር ነው። እኛ ሀምሳ ብር መስሎ ሀምሳ ብር ስታደርግ ቴሌ ብሩ ላይ የቀረውን ሰው አርባ አራት ብር ነው። እንደ እኮ ሀምሳ አርባ ብሩ ብር አዎ እሺ አዳምጡኝ አንዴ ሀምሳ ብሩን deposit አድርገው ወደ ቤስት ቤት account ኦ ከዛ Sizzling Blaze የሚለውን ተጨዋታ ተጫውተውበታል በአምስት በአምስት ብር እያደረጉ
እሺ ከዛ